ጤና ይስጥልኝ። ስሜ ዲቦራ ነኝ። እባክዎ ምን ልርዳዎ?
ቤት ትላንትና ውዝድሮ አርግቼ ትላንት ወዲያ
እሺ፣
ድሮ አልተመለሰም።
አልገባልህ? ወዴት ነበረ? በምን ነበር የተጠቀምከው? ቻፓ ነው ሳንቲም ነበር የተጠቀምከው?
ሳንቲም ሳይኖረው ውዝድሮ አደረኩኝ።
እ ሳንቲም ሳይኖረው ከቤት ቤት ውዝድሮ ብቻ
እሺ፣
ከዛ አየር ላይ ያስቀረብኝ እና cancel ብለውም አልመሰለም።
እሺ የቤት ቤት ቁጥር ንገረኝ። ዜሮ ዘጠኝ ሰላሳ ሶስት ሰላሳ አራት ሰላሳ አራት ሰላሳ ሶስት ሰላሳ ሶስት ስልሳ ስምንት ሰላሳ ስምንት ዛሬ ሶስት ቀኑ ነው።
ስልሳ ስምንት ሰላሳ ስምንት አዎ፣ ዛሬ ሶስት ቀኑ ነው።
ያየሁልህ ነው። እሺ ትንሽ ደቂቃ ጠብቀኝ።
እሺ
ስንት ብር ነው?
ሁለት ሺህ አምስት መቶ
እሺ በሳንቲም ነው አይደለ የሞከርከው? process ላይ ነው ያለው። እሺ አሳውቃቸዋለሁ። እሺ ለእነሱ ከዚህ ወጥቷል ብሩ
እሺ።
ለሳንቲም ቢዎች አሳውቃቸዋለሁ።
አይ ትላንትናም እንደዚህ ብላችሁኝ ነበር።
አዎ ትላንትና እንትን ነው የእነሱ system ትንሽ እያስቸገራቸው ነው። manually ነው እየከፈሉ ያሉት እና በጣም ብዙ transaction ስላለ ነው። ግን ይሄ ሶስት ቀን ስለሆነ አሳውቃቸዋለሁ እ ቅድሚያ እንዲሰጡክ እሺ።
ወደ ዜሮ ዘጠኝ አስራ አምስት አርባ ሁለት ዜሮ አምስት ስልሳ ሁለት ነው አይደለ የሞከርከው ቴሌ ብር አዎ ወደ ቴሌብር አዎ ወደዚህ ቁጥር አሁን ላልኩ ቁጥር ነው።
አዎ እሺ በቃ አሳውቅላለሁ። እሺ እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
ችግር የለውም።